የጥረት ፍሬ የማሯ ገላ የማሯ ገላ ልቤን የተወሰርሽው በሀሳብ ሰረገላ በሀሳብ ሰረገላ አይ ወሰድሽ ወሰድሽ አይ በሀሳብ ሰረገላ አይ ወሰድሽ ወሰድሽ በሀሳብ ሰረገላ መላእክት ከክፉ ጋርደው ሲዋሉ ጋርደው ሲዋሉ እርግብ ነሽ ለፍቅር ካየኋቸው ሁሉ ካየኋቸው ሁሉ መልካም ምግባርሽ ዛሽ እንደ አገር መረጥኩ መልካም ምግባርሽ ዛሽ እንደ አገር መረጥኩት ለኑሮ ልብሽን አንቺ አገረ አንቺ አገረ ገነት አንቺ አገረ አንቺ አገረ ፍቅሬ ሰማይ ጠቀስ ዝናሽ ጠረፍ ድረስ ዝናሽ ልቤ አገር ተመራ ልቧ አገር ልቤ አገር ተመራ ልቧ አገር ልቤ አገር ተመራ ልቧ አገር ፍቅር ነው ድንበሯ ተሻገር ፍቅር ነው አገሯ ተሻገር ተፈጥሮች ከገነት ምንጭ እንደተቀዳ ምንጭ እንደተቀዳ ልቦናሽ ቅዱስ ነው ከተንኮል የጸዳ ከተንኮል የጸዳ ከአንቺ በቀርንስ እርም ነው እያለ እርም ነው እያለ አንጀት የሚጨንቀው አፈር ሰግኖ ማለል አፈር ሰግኖ ማለል እርም ነው እያለ አፈር ሰግኖ ማለል አይ እርም ነው እያለ አይ አፈር ሰግኖ ማለል አምላክ የሰጠንን እፍኝ ቆሎ በልተን እፍኝ ቆሎ በልተን ደሳሳ ጎጆ ውስጥ በአንድ ተጎዳኝተን በአንድ ተቆራኝተን የገነትን ፍቅር በልባችን ሰርተን ምን ነውር በ የገነትን ፍቅር